Anna, hello
ሄሎ አንቺ ከፒዛ ወርደርሽ ነበር ታውጭኝ ነበር ርጅ ኧረ መዳዳ ከፒዛ ወርደርሽ ነበር ፒን ከፒዛዎች
አሁን ይቋረጣል።
እሺ አሁንስ ኦር- ኦርደር ነምበር ንገረኝ። የእኛ ነው ችግሩ።
ሀምሳ አምስት ዘጠና ስምንት
ሀምሳ አምስት ዘጠና ስምንት እሺ ምንድን ኧረ ነው?
መዳዳ ያርግለን
አ፣ ረመዳን ነው?
ኧረ መዳዳ ለምን አይ እጅ- እጄ ብር ስለሌለ አት- እ- እጄ ብር ስለሌለ ነው
አንድ የጠብቀኝ እዚህ እሺ አንዴ
ጴጥሮስ ነህ?
አ
እሺ መስመር ላይ ጠብ እሺ
ሄሎ አቤት
ሄሎ እ- አቤት አንቺ ረመዳን ልክ አ አ አ ኧረ ስልክ ያቆራርጣል አቶዬ
ረመዳን አልችልህ?
አሴትዬ ያ- ነሽ ነሽ እኮ አንተ አይቀር ነው ግን ሄሎ አቤት ወይ እንዲህ ይቆራረጣል እኮ እሱ ልዛ ነው።
አቤት እኮ ኧረ በእናትሽ።
አዎ፣ በጣም ኮኔክሽኑ የለም ለዛ ነው
አ
ኮኔክሽን አይዞህ፣ አይዞህ።
ይፈልጋል።
አይዞሽ የፈረንጅ ኦርደር ነው እሺ ረመዳን አይ ከሆነም ሴት እኔ ይቅራሽ በምን እንባል እንግዲህ ከሆነ ይቅር አዎ ያሻ ጴጥሮስ ተቀበል ጴጥሮስ ተቀበል ከቲም ሊደር ምን አልሽኝ
ጴጥሮስ ኧረ እኔ ከፈረንጅ ወር ነው እኔ እኮ ምን አልሽኝ?
ሊደር ሱራፌል አድርጊለት በቃ ሱራፌል ሱራፌል ሄለ
ይቆራል ሄለ ብሩ ሰጠኝ አ- አ- እኔ ላይ አስገቢ በቃ ከረመድ ሱራፌል አማረ ከረመዳል ብር ተቀበል እኮ ምሬ የተለቀ እሺ የፈረንጅ ነው ጴጥሮስ ጋር እንዳለለ እ?
አዎ የፈረንጅ ነው ስለዚህ ጴጥሮስ ጋር ነው እኮ በ- ብር ከረመዳን እቀበላለሁ ሱራፌል አማረ ላይ አስገቢ
ማረስ ሱራፌል አማረ
ራስ ስራው እ
ስራው ራስ
ብር ተቀበልና ራስ ስራው ከቲም ሊደር ራስ ስራው